ሄሎ ጤና ይስጥልኝ ተላላኪ ማለት ነኝ። በኮ መውጣት ሄሎ እኔ ነኝ እኔ ነኝ። ቼክ እያረኩ ነው።
እሺ በምን ስልኩ ነው?
በስ- በስልክ ነው አ እንትን እንደ ያለ
እኮ ዴስክቶፕ ላይ ነው አይደል?
አ እንትን ፒሲውም ሆነ ኮምፒውተር አይሰራም፣ ስልኩ ነው የሚሰራው።
እኮ ዴስክቶፕ ላይ ነው እናንተ ወይስ ላፕቶፕ ላይ ነው የተጠቀማችሁ ያላችሁ?
ዴስክቶፕ
ዴስክቶፕ ላይ አ እስቲ ሎግ አውት ብላችሁ ድጋሚ ሎጊን በሉበት። እኔ አሁን እየሰራልኝ እኔ ግን እየሰራልኝ ነው።
በዲስፓቱም በአብራይድ ሞከረው ቀንም አልሰራልኝም አለኝ። ራይ በስልክ ነው ተቀምጥሎኛል።
አራ የምር አሁን ይገራስ እንትን ብዬ ሎግ- ሎጊን ብዬ ሎጎት ብዬ ሎጊን ብዬ ነበር እምቢ አለ።
ኦኬ እስቲ እስኪ ቆይ አሁን አፍሪያውና
እ
ምናልባት ሊመጣ ይችላል ብዬ አስባለሁ።
እሺ እስቲ ሞክሪና ንገሪኝ እስቲ።
እስከ በኋላ ከደውልልሻለሁ።
እሺ እሺ